ጤና ይስጥልኝ Best Bet ዲቦራ ነኝ። እባክዎ ምን ልርዳው?
ምን ያልሽ game ውስጥ game ጨዋታ ነበረ።
እሺ ከዛ ሶስት መቶ ብር ትናንት አስር ሰዓት ወደ ቴሌ ብር መለስ አጣኝ።
withdraw አድርገህ አዎ ወጪ ነው ያ- ወደ ቴሌብር ነው የላካው ወይስ ወደ Best Bet ነው የላካው?
ወደ ቴሌ ብር ወደ ቴሌብር።
አዎ እሺ። አሁን አላይም።
አሁን ነው የደው- የ- የቤስት ቤት ቁጥር አሁን የደወልክበት ነው?
አዎ አሁ- አሁን አሁን አልመለስም። የለም ውስጥ ቴሌ ብር ውስጥ ይኸውልህ አባ ባላንስድ ነው እሺ የሚለው ቴሌብር ሲደውልና ቼክ አድርጋቸው። መቼ መሰለህ ይገባል ዊዝድሮ ያደረገው ትላንትና አይደለ?
አዎ ትላንትና ላይክ ወደ ስ- ወደ ዘጠኝ ሰዓት አካባቢ ዊዝድሮ አደረግክ።
አዎ ከዛ ወዲያው ከሶስት ደቂቃ በኋላ ነው ወደ አካውንቴ የገባው። እሺ እስቲ መልሰ ቴሌብሮች ጋር ደውልና check አድርግና መልሰ ደውልልኝ።
እሺ እሺ።
አብዲቃኒ ቃሲና አይደለ?
አብዱቃን ይቃስ አዎ አዎ እነሱን check አድርጋቸውና መልሰ ደውልልኝ። check አደርግልሃለሁ። እሺ እሺ እሺ እሺ እሺ እሺ አብዲቃኒ እሺ እሺ አየህ